Saaneen Hello He- Hello Hello.
Hello ወይ አሁን አሁን ይሰማ ይሰማል መርዶክዮስ?
እ አሁን ይሰማሃል?
ይሰማኛል እሺ ይኸውልህ በቃ አንድ shop ነው እ፣ deposit ያደረከው አንድ GR shop ተከፍቶልሃል ግሪንላንድ የሚል አይደለ?
አዎ መጀመሪያው ነበረ አዎ አዎ። አሁን ተጨማሪ shop ከሆነ የፈለከው በ deposit ማድረግ አለብህ ድጋሚ።
Okay። ሌላ አዲስ መጀ- መጀመሪያ እኮ ይቻላል ስለተባለ ነው እንትን ያልኩት አሁን አሁን ባለህ shop ላይ የስፖርት ነው መጨመር የምትችለው እንጂ ሌላ virtual shop ለመጨመር deposit ማድረግ አለብህ።
Okay።
ለዛ ነው አሁን እንዴት አንተ ይቻላል እሺ አሁን ከ- ክፍለ ክፍለ ሀገር ስለሆንኩ ትንሽ እ፣ በቼክ ነው መጀመሪያ አይደለም በመኪና ነበረ የምታስይዘው?
አዎ በቼክ ከሆነ ጽፈህ መላክ ትችላለህ። ቼኩ በማን ስም ነው? በአንተ ስም ነው?
አዎ so በአንተ ስም ከሆነ እንትን በለውና ጽፈህ ላክና በሰው በመኪና የምትልክ ለእኛ የሚያመጡልን ከሆነ መክፈት እንችላለን። ችግር የለውም።
Okay። እኔ ደግሞ መጀመሪያ አናግራችሁ ነበረ እና ችግር የለውም እሺ virtual ብቻ ከሆነ ስለተባለ አዎ ለዛ ማለት ነው አሁን በ- virtual ብቻ አሁን እኮ deposit ላደረግከው ተከፍቶልሃል። ግን አሁን አንድ ላይ የሚቻለው እ።
ለምሳሌ በአንድ deposit መክፈት የሚቻለው አንድ virtual እና አንድ ስፖርት ነው።
Okay።
ስለዚህ አሁን አንተ virtual ስለሆነ request እያደረክ ያለው ድጋሚ deposit ማድረግ አለብህ።
እሺ።
ለዛ ነው በቃ።
እሺ፣ እሺ።
እንደ ጨረስክ ደውልልንና system ኡን እንከፍትልሃለን። ከዚህ ችግር የለውም።
እሺ።
እሺ መድረክ